ሄሎ ጤና ይስጥልኝ። ሄሎ ሄሎ
አሎ አቤት
ፋኖ ገብቷል እየተባሉ ነው። ፋኖ ገብቷል እየተባሉ አንቺ ፊት ለብቻ
እ፣ ይሄ የስራ ስልክ ነው። እሺ መቀለጃ አይደለም።
እ፣ ሌላ ሰው ነሽ እንደ እንትን አመስለሽ። ኧረ ለሌላ ማን?
ሰው ነው የደወልኩ አንተ። ለሌላ ሰው ነው የደወልኩ መሰለህ አንተ። ምኑ አንተ እንትን ላይ ነው የደወልኩት አላገኝም። ለሌላ ሰው ደውለው ግያቦ